ሄሎ ጤና ይስጥልኝ ቤት ቤት
ብር withdraw አድርጌ ነበረ።
እሺ ስንት ብር ነው?
ሶስት ሺ አምስት መቶ እና አንድ ሺ አራት መቶ አልገባልኝም። ቲክስ
withdraw ነው አይደለ?
አዎ ዜሮ ዘጠኝ ወዴት ስልሳ ነው ያደረግከው?
ወደ ንግድ ባንክ ወደ ንግድ ባንክ። እሺ አንዴ ጠብቀኝ።
ዜሮ ስልኩ ልንገርሽ አንዴ አይ አንዴ ቆይ። እሺ ንገረኝ፣ አሁን ንገረኝ።
ዜሮ ዘጠኝ ስልሳ አራት
ዘጠኝ ስልሳ አራት እሺ ሀምሳ ስድስት ሀምሳ ስድስት
ዜሮ ሰባት ዜሮ ሰባት ዜሮ ሶስት
እሺ አንድ ሺ አራት መቶ እና ሶስት ሺ አምስት መቶ አይደለ?
አዎ አህመድ ያሲን በሚል አህመድ ያሲን ወደ ንግድ ባንክ account ሁለቱም እም process ላይ ስለሆነ ነው ይገባል። እሺ ትንሽ ጠብቀው።
እሺ ከቻፓ ወደ ባንክ ትንሽ process ሲያደርግ ስለሚቆይ ነው።
እሺ እሺ እሺ እናመሰግናለን። እሺ እሺ እሺ እሺ process